ትምህርት ቤት ሀረግ ነኝ። እባክዎ ምን ልርዳዎ?
ሰላም
ሰላም እንዴት ነህ?
ብር deposit አድርጌ እ እ ብር ወደ ወደ ራሴ ወደ ቤት ቤት account ልኬ ነበረ ደርሳል ተብዬ ነበረ አልደረሰኝም። እስካሁን ድረስ እሺ ከምንድን ነው የላከው?
ከቴሌ ብር ነው ወደ ቤት ቤስት ቤት የላከው። ስለዚህ ማለት ነው ቴሌ እ የተላከልህን text screenshot አድርገህ ልኬላቸዋለሁ።
ቴሌግራም ላይ ልካሃል?
ልኬላቸው አዎ ልኬያለሁ። ቆይ- ቆይቷል ከላኩ ላኩ አልታየም?
ላክ ተብዬ እስካሁን- እ እ ላክ ተብዬ ነበረ እ ልኬላችሁ እስካሁን ድረስ እ መልስ እሺ አልተሰጠኝም።
የቴሌግራም ቁጥርህን ንገረኝ ወይ ስምህን ቴሌግራም ላይ ማን እንደሆነ ስምህ?
ስሜ ተሚማን ይባላል። ዜሮ ዘጠኝ ስልኩን ልንገርሽ አዎ በስልክ ንገረኝ፣ ስልክህን ንገረኝ። ቴሌግራም ላይ
09 09 አስር 10 ሀያ አምስት 25 ሀምሳ ሰላሳ 50 30 እሺ ታሜ ማን ነው ያልከኝ?
አዎ ተሚማን
እሺ ስልክ ቁጥር ላክልኝ። እሺ ቆይ አንዴ ጠብቀኝ። Hello አቤት እ፣ ወደ ቻፓ አሳውቅልሃለሁ። አሁን ይለቁልሃል።
እሺ በቃ አይ ቅድም እንደዛ ተብዬ ነበር እ ታውቂው እ ብር እ እ ቅድምም እንደዛ ብሎሆኝ ነበረ እናንተ ጋር ደውዬ አ ስላልተላከልኝ ነው የደወልኩት በቃ ችግር የለውም። አሁን እኔ ወደ ቻፓ ልክልህና እ፣ ያሳውቁልሃል። አሳውቁልህም ከሆነ አሁን እያስተካከሉ ስለሆነ ይገባልሃል።
እሺ እሺ መልካም ቀን።